ሄሎ
ሄሎ
ሰላም ጤና ይስጥልን። ቴሌቪ
ወደ ጊዜ ወደዚህ ሽልማት መጠቀ አልመሐመድ
እ፣ ቴሌ- ሚሴጅ ገብቶሎት ነው?
እ
ሚሴጅ ገብቶሎት ነው ወይ?
አው
ሚሴጁ ቴሌቪን ነው።
ቴሌቪዥን
ቴሌዊን
ም- ህሞ
ቴሌዊን ጌም ነው። ጌሞችን ሲጫወቱ ሽልማቶች አሉ።
እ፣ ሄሎ?
ደርፍ ሙዚቃ ካደረግን ነው
አይ ጨዋታ ነው። ጌም ጌም ጌም ጨዋታ
አሀ ሞ ወደ ወደ ቴስሙስ ወደ ተጠዋቂ
አቤት
ወደ ተጠዋቂ ይሆናል አይሆንም
አልገባኝም ጥያቄ
እስቲ እስቲ አይሆን ቴት ያልሆነ ተጠዋቂ